ሄሎ
ጤና ይስጥልኝ ዳዊት እ ዳዊት አቤት አቤት ይቅርታ ከቢሮ ነው የምደውልልህ።
እሺ ከእስኪ ያስከውን ኦርደር አልተን ብለውክ ነው?
አ አል- እሺ እዛ ከሆንክ ታገናኘኛለህ።
እሺ እሺ ሄሎ ሄሎ ጤና ይስጥልኝ እስኪ ነው
አዎ እሱ ከቢ ነበረ በመቶ ሶስት ሰባ ሰባ ስምንት ታዛችኋል እንዴ?
ምን ነበር
አይ እ አይ ታ- order ተደርጋችሁ ነበር። በዚህ order ነበር። ሄሎ
ሄሎ ሄሎ ወይ አንድ check ላድርገው order ነበሩ
እሺ እንትን አንድ special burger ነው በላት order ኡ ማለት ነው። ውይ አዎ፣ ቆይ ቆይ ደቂቃው ግን- ቆይ ቆይ ቆይ ቆይ እሺ ዳዊት ዳዊት አቤት ቆይ አታገናኝ ቆይ አንድ ጊዜ እሺ አንዴ ቆይ እ፣
እ፣ ግ- ቆይ ደውልልሽ እሺ
አይሱ ቆይ ይደውሉልሃል። አይ እኔ እም- እኔ ማንንም አላዘዝኩም እንዳታዛ አንተም ለምን የምታዛው አንተ
እሺ እ?
አይ ምናልባት መደወሉ ስለማይቀር ጊዜ አይ ለመቀጠል ቆይ ቆይ ይደውልልሃል። እሺ እንዳ- እንዳ- እንዳታዛው አንተ ከእንትን ባይል አንተ responsible ትሆናለህ። እንዳታዛ